Hey, Lopesh Navine. ወይ ስልሳ ሶስት ሀምሳ ሶስት ስልሳ ስድስት ሀምሳ ሶስት ሀምሳ ሶስት ምን ሆነብህ?
customer ስልክ አላነሳ ማለት የ customer ስልክ አልሰራልኝ ብሎ ደውዬ አሳውቄ ነበር እና
እ እስካሁን አልመለሳችሁልኝም። ሌላ order ይዣለሁኝ ደግሞ አሁን እ አስር ደቂቃ እኮ ገና አሁን ነው የሞላው። ስለዛ ከአንድ ከሁለት ደቂቃ በኋላ መልሰን እንደውልልሃለን። እሺ ሌላ አሳውቃለሁ።
order እሺ ሁለት ደቂቃ ምናምን ጠብቃቸውና ይመልሳሉ።
እሺ።